መጨረሻ አሁን ላይ አለ ወይ?
hello
hello አቤት።
ሰላም ነው ሚስተር ገረሙ?
ሰላም፣ እንዴት ነህ?
እንዴት ነው ሰላም ነህ?
የ agent ጌታቸው ጉዳይ እ
ጠይቄ ነበረ።
እሺ ምንድን ነው ለአለ አሁን ሀያ አንደኛ ቀን ቀኑ ነው complain ካቀረበ እና አሁንም እ አንተን እየጠበቅንህ ነው እና finance ኦቹ ከ RSM ኡ የሚመጣ document አለ የሚያረጋግጡት document ከአንተ ነው መሰለኝ check ለማድረግ አንተን እየጠበቁ ነው። ስለዚህ agent ኡ ዛሬም እየደወለ ነው፣ በየቀኑ እየደወለ ነው እና ምን solution እ ይሰጠዋል ለዚህ እሺ agent?
ጠብቀኝ አማኑኤል፣ አንድ አስር ዛሬ ደቂቃ እና መልሼ ልደውልልህ እሺ እሺ እሺ እሺ እሰጥሃለሁ መልስ አሁን እሺ እሺ እሺ